እስከሚያጣኝ ፍቅሬን እጮኛ ፈጸመች ነኝ የዘላለም እንቅልፍ እስከሚያጣኝ ፍቅሬን እጮኛ ፈጸመች ነኝ ለረጅም ዘመናት ስፈትንሽ ኖሬ ቁርጥ ሀሳብ የሆነ እንድትሆኝ ክብሬ ክብርን በመሆንሽ ሕይወት ሕይወት በይፋ ሰጠሁሽ ሸጠትን ቀለበት የዘላለም እንቅልፍ እስከሚያስተኝ ፍቅሬን እጮኛ ፈጸመች ነኝ የዘላለም እንቅልፍ እስከሚያስተኝ ፍቅሬን እጮኛ ፈጸመች ነኝ መሆንሽ ስለማውቅ የልቤ መጽናኛ ካታበለይሽ ፍቅሬን እጮኛ ከረቱታ ደቂቃም ሳይቀረኝ ሕይወቴ ነሽና የማስበልሽ ነኝ የዘላለም እንቅልፍ እስከሚያዳኝ ፍቅሬን እጮኛ ፈጸመች ነኝ የዘላለም እንቅልፍ እስከሚያዳኝ ፍቅሬን እጮኛ ፈጸመች ነኝ